ጤና ይስጥልኝ እንትን account ልከፍት ብዬ በ betting በሁሉ ስፖርት አልሰራልኝ አለ። ተጠቅማ ስልክህን ምናምን ይለኛል።
እሺ forget password ያደርጉት እ login የሚለው ላይ ስልክ ቁጥሩን ያስገቡና አ ከታች forget password የምትላለች እሱም forget አ- password ያደርጉትና አዲስ password ቀይረው መግባት ይችላሉ።
አይደለ?
አዎ እሺ አዲስ password ነው እንጂ ሌላ የነበረውን ብታደርግ አይከፍትልህም ነው።
አዎ
okay እሺ።
እሺ